Hello Hello ክብርት እንዴት ነህ?
ደህና ነሽ ወይ?
ሰላም ነው አለሁ ይመስገን ወልደ ብርሃን እ ደህና ነህ?
አለሁ አለሁ አሁን የሰጠኸው ደብዳቤ ማለት ነው አደረስክልኝ?
ኦ፣ እሺ አይ ይደርሳል እኮ ቀኑ ስለሚታወቅ እሺ ስልክ ልስጥ contact የምታደርጋቸው እየደወሉ ስለሆነ
እንዴ ማን ነው እ?
ያውቁኛል ተያቸው ተያቸው አይ ስልክ ሰጥተውኛል አንተ እኔን ተቀበለኝ እኛ ጋር እየደወሉ ስለሆነ እንግዳ የሚባል ሰውዬ
text አድርግልኛ ዊ text ማድረግ አልችልም ያዝ ካርድ የለኝ እሺ እሺ ዜሮ ካርድ ዘጠኝ የለኝም።
እና እሺ እሺ ዜሮ ዘጠኝ አስራ ስምንት
አስራ ስምንት እሺ አስራ ስድስት
እሺ ሀያ ሁለት ሰባ ሶስት
ሀያ ሁለት ሀያ ሁለት ሰባ ሶስት
ሀያ ሁለት ሰባ ሶስት አዎ እንግዳው ይባላል እንግዳው ሲሳይ
እሺ ይባላል ደውልለትና contact አድርገው
እሺ በቃ ችግር የለውም እሺ ቻው